ትዝ ትለኛለች ማለት ነው የማትመቸው
deposit አድርጌ ትናንትና አልገባልኝም ብር።
እሺ እኛ ጋር ደውለው አስመዝግበው ነበር በ text ነበር ያስመዘገቡት።
በ text ማለት እዛ እንትን አለ አይደል ቻት ላይ ላይቭ ቻት ላይ እ፣ እሺ detail የሆነ መረጃ ሰጥተው ነበር በስልክ ወይም አዎ፣ የ- screenshot ልከውልን ነበር?
text ልክ ያለው ቁጥር ልክ ያለው
እሺ screenshot ስ
የምኑን ነው screenshot ማድረግ deposit ለማድረግ ሲሞክሩ አለመግባቱ የሚያሳየውን ወይም ከ account ኦት መቀነሱ የሚያሳየውን መልእክት
እንትን ላይ ማለት ነው የራሱ ፒክ ብር ላይ ነው
እርስዎ መጀመሪያ ዲፖዚት Rejected ለማድረግ የሚለው?
የሞከሩት ከምን account ነበር?
ከ- ከሰቢ ከሲቢኢ ነው። ስለዚህ ከሲቢኢ ብር ላይ እም፣ ይህን ያህል ብር እ፣ በአሪፍ ቤት በኩል አልፏል ወይም ተቀንሷል የሚል መልእክት ደርሶታል አይደል? ከሲቢኢ አዎ ብር ልክ ያለው እሱ።
እሱን ቴሌግራም ላይ
አይ normal text ነው የላኩት።
እሺ በ text እሱ መሆን ስለማይችል ስልክ ቁጥር ልስጦትና screenshot እሺ።
አንስተው ቴሌግራም ላይ ላኩልን።
እሺ፣ እሺ።
እሺ ቁጥሩን የያዙ ዜሮ ዘጠኝ
አንሳር አንዴ ስልክ ያዝ። ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አንሳር ያዝክ አስራ ሶስት የምን አስራ ሶስት
አዎ፣ ልክ ነው። ዜሮ ልክ ነው ዘጠኝ ዘጠና ሁለት አስራ ሶስት እ፣ ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ በዚህ ቁጥር ነበረ አሁን በደወሉበት ሲቢ አይ፣ አይደለም።
የሚጠቀሙት እሺ፣ አይደለም።
እሱን ቁጥር ይንገሩን ዜሮ ዘጠኝ ሀያ አምስት ዜሮ ዘጠኝ ሀያ አምስት ሀያ ዘጠኝ ሀያ ዘጠኝ ሰባ ስድስት ሰባ ስድስት ሀያ ሁለት ሀያ ሁለት ስሞት ማን ነው የተመዘገበበት?
ሲሳይ ሲሳይ። እሺ ደንበኛችን ምን ያህል ብር ነው?
ሁለት መቶ
እሺ ትናንት ነው ያሉኝ አይደል? transaction የፈጸመ እሺ። ስለዚህ screenshot ኡን ይላኩልን እና ባለሙያዎቹ ያስተካክሉሎታል።
thank እሺ ሌላ ምረዳውት ነገር አለ?
ምንም የለም ተበልተናል
ይስተካከልሎታል።
እሺ እሺ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ቀን።
እሺ